ምክንያቱም እንዴት ሄድ ይኖራል የገባከ ምንድነው?
አዎ ስራውን ደውልሽ ነበረ እሺ
እና የዘጠኝ ሀያ አራት እንትን ላይ እ
ስልኩን ልንገርሽ እና ድሮ ያደረግነው ብር ነበር።
እሺ ተይዞብህ ነው አልገባል።
አዎ እሺ ንገረኝ ስልክ ቁጥር ዜሮ ዘጠኝ ሀያ አራት ሀያ አራት ሰማንያ ስድስት ሰማንያ ስድስት አራ አራት
አስራ አራት ስልሳ ዘጠኝ
መቼ ነበር ድሮ ያደረከው? አባ ቀን ሰላሳ ላይ
ትላንት ነው።
አዎ
እሺ ስንት ብር ነበር?
ሁለት ሺ ስምንት መቶ ብር እሺ process ላይ ነው አሳውቃቸዋለሁ። ለ SantimPay እሺ
እና cancel ማድረግ አይቻልም ምናምን እ cancel ማድረግ አይቻልም። already ብሩ ከኛ ስለወጣ እ cancel ማድረግ አልችልም፣ ግን ለቤት ቤት አሳውቀ I mean ለ SantimPay አሳውቅልሃለሁ እንዲያፈጥኑት።
እስከ መቼ ይገባል?
እ ትንሽ system አቸው fail አድርጎ ስለሆነ ነው እየቆየባቸው የሆነው። ይስተካከላል። አሁን እኔ ልክላ- እልክላቸዋለሁ ያስተካክሉ፣ ያስገቡልሃል። ትንሽ ጠብቃቸው።
እሺ፣ እሺ፣ ስለደወልክ እናመሰግናለን። መልካም ምሽት ይሁንልህ።
እሺ።